hello hello ይሰማል ይሰማል። ደንበኛችን
ተልኳል message ኡ
እ ልከውታል screenshot ኡን አዎ፣ ቴሌግራም ከሙሉ ስሞት ጋር አድርገው ነው የላኩት አዎ
እ የ betting site ኡንም ስም ጨምረው ይላኩልን ደንበኛችን እ
የተጫወቱበትን የ betting site ስም።
አዎ አሪፍ ስፖርት
እሺ እሺ ደንበኛችን
እሺ አዲስ ነገር ሲኖር ደውለን የምናሳውቆት ይሆናል።
እሺ
እሺ ደንበኛችን ስለደወሉልን እናመሰግናለን። መልካም ቀን ይሁንልዎት።
እሺ